Hello እ ሰላም ነች?
እግዚአብሔር ይመስገን።
ከጋምቤላ ነው የደወልኩ። ያውልን
እሺ ብሬ ከሁሉ ስፖርት እሺ፣ እ ወደ ቴሌ ብር ልላክ ነበረ ጠፋ ብሩ አንድ ሺህ ሶስት መቶ ብር ትላንት ጠዋት።
እሺ ወደ ቴሌብር ልካው ነው።
አዎ ልላክ ነበረ ከዛ አይደርስም እዛ ጋር እዚህ ጋር ደግሞ ተቆረጠ ተቀነሷል እዚህ ጋር እሺ ከ transaction history ላይ ያልገባለሁትን screenshot አድርገው ይላኩ።
እ
ከ transaction history ላይ ያልገባለሁትን screenshot አድርገው ይላኩ።
የትላንት ምን አ የትላንት ዊን
ሞር የሚል እ?
አለ account ኦ ላይ ገብተው more የሚል አለ።
እሺ እሱ ላይ account ኡ ትራንዛክሽን ሂስትሪ እ ቡና ባንክ እ?
transaction history ውን እ screenshot አድርገው በቴሌግራም ይላኩልን።
Okay እናንተ ቴሌግራም በዚህ ነው
አይ ሰባ ስምንት ቤት ነው ልንገሮት፣ ሰባት ስምንት
አስራ ስድስት እ ሰላሳ ዜሮ ስድስት
እሺ ቆይ